ግሩፕ እንኳን ያው
ሄሎ ገብተህ ችግር ብለው
ጮክ እዛው ላይ ያለፉ ቱሪስት በሚለው ሲገቡ ፕሮዳክት ወደ ውስጥ ሳይገቡ አዲስ ቁጥሮች አሉት በደንብ ይመልከቱ። ፕሮዳክቱ ላይ ቪው ብለው ሳይገቡ view ሳይገቡ አራት digit ቁጥሮች አሉ።
እም?
view ብለው ሳይገቡ አራት digit የሚሆኑ ቁጥሮች አሉ የተጻፉ።
እኔ to receive እሺ ስልኬ ላይ ምን ምን እንደሚለኝ ልንገርሽ እሺ ከዛ ከላይ የ- የ group እንትን አለ ከዛውም potato አምስት መቶ ኪሎ ግራም ነበር potato ይልና በ bracket ውስጥ አምስት መቶ ኪሎ ግራም ከዛ amount አለ ስድስት መቶ ሀምሳ እሺ አርባ አራት ቤቱ ቁጥራችን አሉት።
እ?
አርባ አራት ቤቱ ቁጥራችን አሉት
አይ አርባ አራት ቤቱ
እ አሉት የኛ
አይ እዚህ የለም ቴሌግራም የሚልኩበት በጣም ይላኩና እኛ ልናደርግ ውስጥም ቢገቡም ከም ቢገቡ ሁለቱም ላይ የሚገርምሽ እኮ ኤስዶን ይልና ሀያ አምስት ቁጥር ሀያ አራት ዲበሪ ሀያ ስድስት ወገ ሀያ አራት ቻ ይላል ቪት ጋር ደግሞ ላይ ኦርደር አይዲ ይልና አሁን ሄድንቹ እሺ።
ሰማንያ ስድስት አምስት አምስት አምስት ሰባት B ይልና dot እያለ ይቀጥላል ኮፒ አድርጌ ስወስደው ነው ሙሉውን ራሱ የሚያሳየኝ ከዛ okay።
delivery ስለዚህ ምን ያ- ምን ያደርጋሉ? ስልኮትን ክፍት አድርገው driver ኡ ጋር ይውሰዱለት እና እሱ አይቶ ይመዝግበው።
okay ራሱ እኔ እኮ ያሳዩት ለ driver ኡ የት ጋ ነው ኮዱ ምናምን ብለው driver ኡን ይጠይቁት።
እም፣ እሱ አይቶ እንዲጽፍ ያርጉት።
ስኬል አድርገው አዎ፣ ቦታው ላይ ስለሌለው ሌላ ቦታ ለቃ አዎ።
ስለሄድኩኝ ነው እኔማ ሰው ማሳይን ላረግ ሌላ- ነበር ስፖርት የሚያደርገውን እኔ ሌላ ለ- ቦታ ላይ ሌላ ቦታ ላይ ኖት ሌላ ቦታ ሂጄ ነው ለስራ ደግሞ ሌላ እቃ ማመጣው ስላለኝ እኮ አርባ አራት ቤቱ ቁጥራችን ካሉት ወይ ስክሪንሻት ያርጉትና እኔ እስቲ ንገረኝ እሺ አርባ አራት በቴሌግራም ነው አርባ አዎ አርባ አራት አስራ አንድ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት ቴሌግራም ነው አይደለ አዎ፣ ቴሌግራም ላይ ነው እና to receive ውስጥ product ኡን እ፣ ፎቶ አንስተውና view ብለውም ውስጥ ላይ ያለውን screenshot አድርገው ይላኩልን።
እሺ እሺ እሺ።